ሰላም ጤና ይስጥልን። ቤተሰቤት
እንዴት ነሽ?
እግዚአብሔር ይመስገን።
እ እንትን የማታ ጨዋታ እሺ
ዌስትሃምን አልቋል፣ ግን አው- አንድ አረገብኝ አውጥቶብኝ ነው። ጨዋታው ተጠናቋል፣ አልተቋረጠም።
እስቲ እንየው። cashier code ኡን ትነግረኛለህ?
እ ኦንላይን ላይ ነው ወይስ በወረቀት?
ኦንላይን ላይ ነው። ብዙ ነው ብዙ ነው። አን- አንድ አስራ ሰባት ጊዜ ምናምን የቆረጥኩት እኮ አንዱን ጨዋታ ነው ገና የቆረኩ አይደለ?
አንዱን ጨዋታ ተደጋጋሚ አዎ እኮ ስለዚህ እ- አንዱን ላከውና check ለማድረግ ከዛው እንደዚህ የሚስተካከል ከሆነ ሁሉንም ትልከዋለህ። ቴሌግራም ላይ ላክልን ትኬት ID ውን።
እሺ ሁለተኛ ደግሞ withdraw ብዬ approval እስኪያገኝ ምናምን ብሎ አለ አለ እንትን አላለኝ።
እሺ እሺ ንገረኝ። እሺ
የቁጥሩን ነው ነግርሽ አዎ የቤት ቤት ዘጠኝ ዘጠኝ እሺ ዘጠና ስድስት እሺ ዜሮ አንድ ዜሮ ዜሮ አንድ እሺ ድጋሚ ነው።
ዘጠና ሁለት ዘጠና ሁለት አርባ ሁለት እ?
እሺ እሺ ዘጠና ሁለት አርባ ሁለት አ፣
ያንን ላክልን። እሺ የቴሌግራም ቁጥራችንን ታውቋለህ?
ዋው ያኛውን እልክልሻለሁ አሁን አዎ አንዱ እዛ ላይ አድርገውና check አድርገን ከዛ ልክ ይሄ ያው የሚስተካከል ነገር ከሆነ ሌሎቹንም ትልካቸውና ይስተካከል ማለት ሚስተካከል ማለት አ፣ ጨዋታው እኮ አልቋል።
እኮ ሶስት ጎል አለብን ይገባል ነው እኛ።
ያልኩት፣ አራት ባዶ ነው ያለቀው እ?
እኮ ማየት አለብን እኛ። አሁን አንተ ባልከን ብቻ እኮ አይደለም check ተደርጎ ነው እኮ
እሺ check ተደርጎ ለማንኛውም ነው።
እሺ እሱን ሁለት ነው እሱን አይደለ?
እሱን ቆርጦ ነው ያስገባል። ሀያ ሁለት ሺህ ነው ያወጣው አዎ እሺ
እ?
እሺ በረከት በረከት መንግስቱ እሺ ይሄ approve ይደረግላል። ይሄኛውን ግን ላከው check ይደረጋል። አንተ ልክ ሆነክ ተሳስተ ከሆነም እናሳውቃለን።
ቀንሶ ነው ዘጠኝ መቶ አስራ ሰባት ነበር ስድስት መቶ እሱን odd አወጣውና አሀ ስድስት መቶ።
ገብቶልሃል እንዴ?
ምን አልሽኝ?
ገብቶልሃል ብሩ?
ገብቷል ይኸውልሽ፣ ግን እሱን odd አወጣው።
አሀ void ምናምን የለውም?
ምን void የለውም
አደ እ፣ ቆይ አዳምጪኝ። win እኮ ትኬቱ win ነው፣ እኮ win ግን ያን ቢሆንም ያን void ያን የለውም።
odd አወጣው። interrupt አልሆነ፣ አልተቋረጠ፣ ምን አላለ። አራት ባዶ ነው። ሶስት ጎል ይገባል ነው ያልኩት፣ አራት ባዶ ነው ያለቀው።
እኮ void የለውም።
ቮይድ ማለት እሺ ለማንኛውም ላከው ችግር የለውም።
void ማለት ምንድን ምን ምንድን ነው?
void ማለት እንትኑ አይቆጠርም። የሆነ ጥቁር ነገር አድርጎታል እንትን color ኡ ጥቁር አላረገውም። ኧረ ሙሉ ሙሉ አረንጓዴ ነው?
right ነው ያደረገው። ሙሉ አረንጓዴ ነው።
ነው። እሺ ላከው።
አዎ።
እሺ ችግር የለውም ላከው።
እሺ
ይሄኛውን እንትን
እሺ